Hello ጤና ይስጥልኝ ጉዳይ ባክዎ ልርዳዎ?
ጤና ይስጥልኝ እማ አዋቂ
በ application ኡ ለመመዝገብ እንትን form ምናምን ሞልቼ ነበር እሺ
ግን ይደውሉና እንትን ይበሉና ምናምን ነው application ላይ ሲመዘገቡ አንድ ቀን በአካል መጥቶ verify መደረግ ይኖርብዎታል ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ ሄሎ